ከበስተቤት ምን ልበል ነው?
password ረስቼ ነበር።
እሺ forget password የሚለውን ይንኩት እና confirmation code ይገባሉታል በ SMS።
አይ እሱን send ስለው አይሰራም። player with mobile not found ነው የሚለው።
ምን
not found ነው የሚለው።
እኮ በሱ ስልክ ቁጥር የተጠቀሙበት ነው አይደል? ተመሳሳይ ስልክ ቁጥር ላይ ነው አይደል እንትን ያሉት የሚላክበትና account ኡ እኮ ይሰራል። ኔትወርኩን ወይ check አድርገው የሞክሩት እንጂ ይሰራል እንደዛ።
እሺ እሺ መልካም ቀን።